አሎ አሎ
አሎ
ወይ ወይ ጤና ይስጥልኝ።
አሁን ይስጠልህ
ሰላም ነው።
አለን አለ
እ፣ ቱክሰን ፖስት ጋይቼ ነበር። ቱክሰን
እሺ አለ እ
አለ ማን ፖስት ብሎ ነው የኔ መኪና እኮ ነው። ማን ፖስት ብሎ ነው የፖስት
አንተ ስንት በይ ጠፋኝ መስሎ ነው እ
ስንት ጠፋኝ መስሎ ነው ደላ ራስ አለ አለ ሰፋ አትበል አለኛ ስላለኝ እኮ ነው እ እ ስላለኝ እኮ ነው ሰፋ አትበል አልኩ።
እሺ የት ሆነ ነው አለ ቱክሰን ስንት በእናትህ አለ? ስንት ሞዴል አለ?
ባንክ ያለበት አለኝ ጨራሽ ተፈለግ ከፈለኩ አልፈልግማ እኔ
አስፈልግ ችግሩ ስለ ስራ እም?
አትሰራማ ልበቱም የለም አትገላምጪ እንጂ እ
ልበቱም የለም አትችልም ለ ስራ መስራት ጀላ ራስ የት ነህ?
ይህ ጥቅስን ነው የት እ?
ይላል የታና
መጣሁ በቃ ከናውም ጋር ነኝ መጣሁ እ ከናውም ጋር ነኝ መጣሁ
አፍጥኑ ተራ